ጤና ይስጥልኝ አሪፍ ቤ ሎዛ ነኝ ባኩም ልርዳው ጤና ይስጥልኝ
ብሩ ከፖሊስ ወርዳ ወይዘሮ አርቅና ወይም ከኔ ጋር አልወጣም።
እሺ መች ነበር ደመኛችን
እ?
መች ነበረ ዊዝድሮ ያደረጉት መቼ ነበረ? ከአስራ አንድ ሜይ ጋር
ሜይ አስራ አንድ አዎ፣
እሺ ከዚህ በፊት ደውሎ አስመዝግበው ነበር
አዎ።
ምን አሉኝ ደመኛችን ድምፆ ተቆራረጠ
እ?
ከዚህ በፊት ደውለው አስመዝግበው ነበር
አዎ፣
በዚህ ስልክ ቁጥር ነበር ያስመዘገቡት
አዎ።
አሁን በደወሉበት እሺ አንድ የመስመር ላይ ቆዩ ይሌሎት